hello hello hello፣ አይሰማም?
አዎ ትንሽ ድምጽ ጠፍቶብኝ ነበር። እንደምን ዋልክ?
ሰላም።
እግዚአብሔር ይመስገን። እቃው ፈልገን ነበረ።
okay፣ ከ ChipChip አዎ okay። ስልክ application አሉት ስልኮት ላይ የለኝም ChipChip ን ያወርዱትና በሱ ነው order ማድረግ የሚችሉት።
ነው የሚቻለው።
አዎ፣ application ኑን አወርዶ በ application ኑ ነው ማዘዝ የሚችሉት።
ከዛ ይመጣልናል ግን delivery አዎ፣ አዲስ አበባ ውስጥ ከሆኑ ዛሬ ካዘዙ ለነገ ይመጣሉታል። ግን አዲስ አበባ ውስጥ መሆን አለበት location ኑ ምን አልከኝ?
location ኑት አዲስ አበባ ውስጥ መሆን አለበት እና አዲስ አበባ ውስጥ አዎ፣ ምን ያህል ነው ዛሬ ማዘዝ ካዘዙ የምንችለው? እንደ መስሪያ ቤት ከአንድ ኪ ጀምሮ እስከ ቻላችሁ ድረስ ማዘዝ ትችላላችሁ።
እንደ ቢሮ በ staff ማዘዝ እንችላለን።
አዎ፣ እንደፈለጋችሁት ነው። በ group discount ስላለው አንድ group ላይ
በ group ምን ያህል መሆን አለብን?
እ፣ group ላይ ሰው ይጠይቃል፣ አራት ሰው ይጠይቃል፣ አምስት ሰው ይጠይቃል group።
ችግር የለም። ኧረ ከዛን አምስት እንኳን ብለህ ከዛም እናልፋለን። ግን አምስት ሰው አዎ፣ አዎ፣ በ group ብዬ አዎ።
ነው ማዘው። App Store ላይ ነው በግሩፕ የማወርደው።
ይቀንሳል። ከ App Store ላይ ያው ChipChip ብለው ያወርዱትና እ፣ ከዛ ያዙበታል። group አሁን ለምሳሌ ጥቅል ጎመን በ- ለብቻው በ individual ካዘዙ ሀያ አምስት በ group ሲሆን ደግሞ ዘጠኝ ብር ነው ልዩነት ምን?
አለው የዋጋ ጥቅል ጎመን ጥቅል ጎመን። አዎ ሌሎችም እንደዚሁ okay።
ልዩነት አላቸው።
ሀያ ዘጠኝ ብር። አሁን ሽንኩርት የ group ነው።
እ፣ የ group አዎ አይነት አላቸው እነሱም አንደኛ፣ ሁለ- ሁለተኛ ደረጃ፣ ሶስተኛ ደረጃ አለው። እዩትና ከዛ ከ application ኑ ላይ ይዘዙ።
እሺ፣ እሺ፣ የሚጠብቁት አመሰግናለሁ።
ነገር አለ ይደውሉ መልሶ። እሺ እሺ፣ እደውልልሃለሁ። thank you።
መልካም እሺ፣ bye bye።